ሄሎ ጤና ይስጥልን ቤተሰቦች ራዲት ነኝ። ሄሎ
ሄሎ ሄሎ፣ ሰላም ጤና ይስጥልን ቤት አቀናስተን በኢሲ በኢሲ ብር ላይ አስገብቼ ወደ ቤስቲቪ ለማስገባት ስልኬ ሚሴጁ ደረሰኝ፣ ግን እንደዛው አልሆነ።
እሺ፣ ሚሴጅ- ሚሴጅን ቴሌግራም ላይ ትልክልን አለ እንድልኝ?
ሚሴጁ አዎ ቴሌግራም ላይ ላክልን። እሺ
አ ሚሴጁን በቴሌግራም ላ- ላ- ላከው።
በቃ ከላከው ችግር የለም ትንሽ ጠብቀን። እሺ እሺ ማሽ
እሺ